እኔ ስትል ዶንኪቱ
ሰላም ነው፣ እንዴት ነሽ?
እግዚአብሔር ይመስገን።
ዩቲዩብ ለመማር ፈልገን ነበርና ቢሮአችሁ ስንት ነው? ክፍያውስ ስንት ነው?
እ፣ አሁን ላይ የኦንላይን ስልጠና ነው ያለን። በኦንላይን መከታተል ይችላሉ። ክፍያ ሙሉ ክፍያው የሶስት ወር አስራ አምስት ሺህ ብር ነው።
ኦንላይን እንጂ በ- ከኦንላይን ውጭ የለም።
አዎ በአካል ያለው class ሞልቷል፣ የለንም ቦታ።
Okay። እስከ መቼ ክፍተት ይኖራቸዋል በአካል?
እ፣ አሁን ላይ የለንም። አራተኛ ዙር already ጀምሯል። እ፣ አዎ።
በኦንላይን ብቻ ነው ያለን። አሁን የ online ኡ class እ፣ በቅርብ ነው የጀመረው፣ ሰኞ ነው የጀመረው። እሱ ነው ያለን።
Okay።
ለእሱም እሱን መከታተል ይችላሉ።
አይ ኦንላይን አይመችም፣ በአካል ፈልገን ነበር።
እ፣ እሱ የለንም፣ ይቅርታ።
ከሶስት ወር በኋላ ነው የሚደርስ ወይስ?
እ፣ ካለ እናሳውቃለን ወደፊት።
Okay። እሺ፣ እናመሰግናለን።
እሺ፣ እሺ፣ እናመሰግናለን። እሺ